ጤና ይስጥልን።
ሰላም ጤና ይስጥልን።
ጤና ይስጥልን። ምን ለጋሩ?
መኪና ቲክቶክ ላይ ለጥፋቸው ነበረ እሺ፣ ምን አይነት
ያየሁት ዘ- ዛሬ እንትን ነው ቱዌሊቲ ነው በዶልፊን ግን ሚኒቫን ነገር ይኖራችኋል።
ሁለት ነጥብ አራት
ሚኒቫንስ አላችሁ ሚኒቫን የለንም።
የላችሁም? ኦባማስ አይሱዙ አላችሁ?
የለንም አባት እሺ።